ሰላም ነኝ በኩል ነው።
ቅድም ሪፖርት አድርጌ ነበር።
ምን ነበር?
transaction ፈጽሜ ነበር። ወደ ሁሉ ስፖርት ከቴሌብር ላይ ተቀ- ተቀንሷል። ወደ እንትን አልገባም። ወደ
ከመያዝ በስልክ ቁጥር ነበር ሪፖርት ያደረጉት እኛ ጋር እህ እህ እህ።
በስልክ ቁጥር ነበር እኛ ጋር ቅሬታ ያቀረቡት።
አዎ አዎ።
አንዴ መስመር ላይ ጠብቁኝ ሊላውስ
እሺ
አቶ ኤርሜስ
አቤት።
መቶ ሀምሳ ብር ነበረ deposit አድርገው ያልገባሉት አዎ አዎ።
እዚህ ጋር የላኩልን screenshot በሳንቲም ፔይ ተላከ ነው
እኮ ሳ- የሳንቲም ፔ እንትን አይደል ይሄ ድረ ገጽ ነው።
የደወሉት ደንበኛችን አሪፍ ፔይ ጋር ነው እህ እህ እህ።
የደወሉት አሪፍ ፔይ ጋር ነው ደንበኛችን ሳንቲም ፔይን ያናግሯቸው
ሳንቲም ፔ ምን ቅድም እኮ accept አድርገው ተቀብለውኝ screenshot ኡ ላይ ልኬያለሁኝ።
አዎ ደንበኛችን ሲልኩት screenshot ኡን ግን በሳንቲም ፔይ እንደተላከ ነው የሚያሳየው
እሺ ይሄን እ፣ መረጃ ግን ቅድም አልነገራችሁኝማ ታዲያ።
ደንበኛችን በአሪፍ ፔይ በኩል ከሆነ ያስተላለፉት ብለው ያቀረቡት ያው screenshot screenshot ኡን ሲልኩ ነው የሚታየው
ይሄን-
እነሱን ያናግሯቸው ደንበኛችን እህ እህ እህ።
ሳንቲም ፔዮችን ደውሎ ያናግሯቸው እሺ የምታውቂው ነገር አለሽ? እነሱን እንትን ስልክ ነው።
የእነሱን ስልክ አላውቅም። website ላይ ያገኙታል።
እሺ ደንበኛችን እናመሰግናለን። መልካም ቀን ይሁንላችሁ።